ሄሎ ጤና ይስጥልን ቤት ቤት
ሄሎ ጤና ይስጥልን ቤት ቤት አብሮ ይስጥልን።
ሰላም ነህ?
ዝድሮ- ለደረክ ዝድሮ ብዬ ነበር።
በዚህ በደወልክበት ቁጥር ነው አዎ፣ አዎ፣ ዛሬ።
አዎ።
እሺ መስመር ላይ ጠብቀኝ፣ ቼክ ላድርግልህ አንድ ጊዜ። ስንት ብር ነው?
አስር
እሺ ስልሳ ዘጠኝ ዘጠና ሁለት አርባ አንድ ሀምሳ አምስት ነው አይደል?
አዎ፣ አዎ።
እሺ አሁን ገብቷል።
ገብቶታል። እሺ ቼክ
አዎ፣
አድርግ።
አዎ፣ እሺ፣ እሺ፣ ገብቶታል።
እሺ መልካም ምሽት።